Hello ጤና ይስጥልኝ። ከሁለቱም አዎ እሺ፣ ከአልፔ ነበር የምደውልልዎት። ኤደን እባላለሁ።
OK ይቅርታ ያስፈልኝ ሌላ ቦታ ነው ያለሁት እኔ የቦሌውን ነው የምትይኝ? አ?
አይ የቦሌ አይደለም እ ይሄ የ Cold Stone ነው አይደል? የቦሌው Cold Stone እኮ Cold Stone Morning Star ያለው አዎ።
ሌላ ሰው ስልክ ልስጥሽ?
እሺ ይስጡኝ።
እሺ ዘጠኝ ሀያ ሁለት ሀያ ሁለት ሀያ ሁለት ነው ስሙ እሺ ሀያ ሁለት አስራ አንድ አስራ አንድ ዘጠና አራት አስራ ሁለት ዘጠና አራት አስራ ሁለት አዎ ሀያ ሁለት አስራ አንድ ዘጠና አራት አስራ ሁለት አዲሱ ይባላል።
እሺ እሺ፣ አመሰግናለሁ በጣም ችግር የለም።
መልካም ቀን።
አሜን።